hello ጤና ስጥልን።
ጤና ይስጥልኝ ቻናሉ።
ሰላም ከ BeU ነበር የምደውለው እሺ በዘጠና ስምንት ሰላሳ ሰባት አስር order ነበር combo salad half እና beef noodle አንድ አልታዘዛችሁ አልታዘዘማ አልታዘዘም? እሺ ማለቴ ነግራኛለች call center ኣችሁ፣ ግን order ኡን አላዘዝኩትኝም text ስላልገባልኝ።
okay text ስላልገባልሽ ነው እንትን ያላ- አዎ።
ያላዘዝሽው?
አዎ ነግር ያለው የሆነ ኮኦርዲኔተራችሁ ደውሎ ለዮሴፍ ይደውልለትና ዮሴፍ ይዘዘኝና እዘዋለሁ።
እሺ